ሄሎ ፍቅር ነኝ።
ፍቅር ተቃራኒ በጣም ከብዶብኝ ነበር።
እሺ ንገረኝ። ቆይ አንዴ ቆይ። እሺ ንገረኝ። ሄሎ
እዚህ አስራ አንድ ሁለት እ ሄሎ ሄሎ ሄሎ
ሄሎ።
ወይ ሄሎ፣ ፍቅር አይሰማማ?
አሁን ይሰማኛል። እሺ እሺ አስራ አንድ ዜሮ ዜሮ እና አስራ አንድ ዜሮ ሁለት
ቆይ አስራ አንድ ዜሮ ዜሮ እና አስራ አንድ ዜሮ ሁለት አዎ ሰመረ ነኝ። ተቃራኒ ወርዳል። ዜሮ ዜሮውን እየሰራሁት ነው። ዜሮ ሁለቱን እንድታስችልኝ ነው። ዜሮ ሁለቱ ከሩዋንዳ ነው የሚነሳው።
እሺ አንዴ ጠብቀኝ፣ ክፈትልኝና ሊያው እሺ
እ እያነሳን እንዝጋ እንዴ ሳናናግራቸው አንተ ስም ወደ ወሎ ሰፈር በቃ እሺ ይሄ አስራ አንድ ዜሮ ሁለቱን አይደለ?
አዎ የምታወጪልኝ እሺ በቃ እሺ። ሰላም ዋል።